Good evening, Captain Spider speaking.
Hello Hello?
አይዳ አዎ አዎ አ- እ- አላገኘሽልኝም? ሁለት ሰው ሁለት ሰው አላገኘውም። አዎ
አ- ው- ሶስትስ ብንሆንሽ
ሶስት ሰው-
እ?
ያው ነው ሶስትም ቢሆን ወይ ደግሞ ጠብቆ ሶስት ሰዓት ተኩል ላይ ይጠ- ይጠብቃል ወይ ጠብቀው ሶስት ተኩል ላይ እንዲሰሩ እናደርጋለን። ሁለት ሰው
እሺ እሺ፣ የምደረግ ነገር ካለ ትሞክሪልናለሽ? ሶስት ሆነን ልንመጣ ነው። እዚህ ቅርብ ስለሆነ እየመጣሁ
እና እስቲ ወይ cancellation የሶስት ሰዓት ቀጠሮ cancel ካደረገ ወይ እናስገባቸዋለን። ሶ- እሺ፣ እኔ ሁለ- እናት።
ሶስት ሆናችሁ ነው የምትመጡት?
አ
okay maybe cancellation ካለ ይገባል፣ ካልሆነ ጠብቆ ይሰራል።
እሺ እሽማ ኦኬ እሺ እሺ